ወይ ወይ
በሌ ሁለት የሚለውን ነው ያልከኝ?
አዎ በሌ ሁለት የሚለው system አስራ ስምንት እስከ ሀያ ሁለት ምንም አልሰራም። system ኡ እያሳያል
ከአስራ ስምንት እስከ ሀያ ሁለት እሺ አዎ
እዚህ ጋር ምንም አያሳይም። ምንም የተሰራ ነገር የለም ነው የሚለው።
አረ
እ እዚህ ጋር ምንም የተሰራ የለም ነው የሚለኝ።
እሺ ቡቺ ዋን የሚለው
ይሄ እዚህም ላይ ምንም አልተሰራም።
አስራ ስምንት እስከ አስራ ስምንት እስከ ሀያ ሁለት ቡቺ one እሱ የሚለው ላይ አይደለ?
ምንም እሱም አልተሰራም?
አልተሰራም። አዎ።
እስኪ በቃ እንፈልጋለን። እሺ እሺ ሄሎ
ወይ hello፣ ወይ በቃ እኔ ወይ።
ልወጣ ስለሆነ ዲቦራ ታናግራለች። ዲቦራን አናግራት።
እሺ እሺ